የሰማዩን ደመና ተስፋ ላደርገው ሸለቆም ባይሞላ ልቤ አይታወክ ሆኖልኝ ልማዴ ኑሮ በታምራት በቂዬ ነው ለኔ ስሙን ብቻ መጥራት አለኝ ብዬ የምኮራበት እንታመኝበት ያላፈርኩበት ልቤ ፈቅዶ የተገዛለት ይሄ ነው ኢየሱስ ምርጫዬ ያረኩት አለኝ ብዬ የምኮራበት ታመኝበት ያላፈርኩበት ልቤ ፈቅዶ የተገዛለት ይህ ነው ኢየሱስ ቅድሚያዬ ያረኩት ይሄ ነው ኢየሱስ የተመካውበት ይሄ ነው ኢየሱስ ሁሌ ምኮራበት እዚህ ነው ዛሬ የምዘምርለት ስለዚህ ነው ሁሌ የምገዛለት ይሄ ነው ኢየሱስ የተመካውበት ይሄ ነው ኢየሱስ ሁሌ ምኮራበት እዚህ ነው ዛሬ የምዘምርለት ስለዚህ ነው ሁሌ የምገዛለት ከሞተ አንበሳ ማር የወጣለኝ ታሪክ ተገልብጦ ድንቅ የሆነልኝ ቁራ እንኳን ታዞለኝ መና የጠገብኩኝ እስከ ዛሬ ያለሁ ቸርነት በስቶለኝ ይሄ ነው ኢየሱስ የተመካውበት ይሄ ነው ኢየሱስ ሁሌ ምኮራበት እዚህ ነው ዛሬ የምዘምርለት ስለዚህ ነው ሁሌ የምገዛለት ይሄ ነው ኢየሱስ የተመከውበት ይሄ ነው ኢየሱስ ሁሌ ምኮራበት እዚህ ነው ዛሬ የምዘምርለት ስለዚህ ነው ሁሌ የምገዛለት ያለፍኩት ፈተና ለኔ መጥፊያ ያልሆነ ይልቅ ለከፍታ መወጣጫ ሆነ ኢየሱስ ከባረከ በጥቂቷ ያውቀን አሰራሩ ግሩ በረከቷ ያውቀ ብዘምር ብዙ ነው አልዘልገው ስላንተ አንደበት የሚለው ብናገር ብናገር አልዘልገው ስላንተ አንደበት የሚለው ይሄ ነው ኢየሱስ የተመካውበት ይሄ ነው ኢየሱስ ሁሌ መኮራበት እዚህ ነው ዛሬ የምዘምርለት ስለዚህ ነው ሁሌ የምገዛለት ይሄ ነው ኢየሱስ የተመካውበት ይሄ ነው ኢየሱስ ሁሌ መኮራበት እዚህ ነው ዛሬ የምዘምርለት ስለዚህ ነው ሁሌ የምገዛለት